ጤና ይስጥልኝ ስሜት ሞራ ነኝ። እባክዎ ምን ልርዳዎ?
እንትን ለማየት እኮ ወደ እንትን ለማ- ለመጠየቅ ነበረ።
ምን አልከኝ?
አላሳ- አ- አላሳይም ብሎ ቤቲንግ እንትን እሺ ካሸር ኮዷን ንገረኝ።
ንገረኝ። አስራ ሶስት እሺ
ሀምሳ ስድስት እህ
አስራ ሶስት ድጋሚ አስራ ሶስት ሀምሳ ስድስት አስራ ሶስት
በአንድ ነው ዳኒስ እ፣ አስራ ሶስት እሺ ሀምሳ ስድስት እሺ አሁንም አስ- አሁንም ሀምሳ አስራ ሶስት እሺ
ሰባ አምስት
ሄሎ
ሄሎ እሺ አንድ ጨዋታ ወድቋል። እሺ
ያላ እንትን ያላለ የወጣ ነው አዎ አንድ ጨዋታ አልፏል። አንድ ጨዋታ ደግሞ የተሰረዘ ምናምን ስላለ ሀያ አራት ሰዓት መጠበቅ አለብህ። ምናልባት ተመላሽ ቦነስ ካለው አ፣ እንጂ የወደቀ የለውማ።
አንድ የወደቀ አለው። ሜትሮፖሊታን የወደቀ- ፖሊስ versus ዌስትፊልድ ኤፍሲ የሚለው እሱ ወድቋል። እሱ ወድቋል። እ፣ አራቱ ትክክል ናቸው። ሁለት ጨዋታ ደግሞ አንዱ የተሰረዘ ነው፣ አንዱ ደግሞ የተላለፈ ስለሆነ ሀያ አራት ሰዓት ጠብቁ ነው። ከዛ በኋላ ጨዋታው ከተ- ከተካሄደ እንደ ውጤታቸው ይያዛል። ካልተካሄደ ግን ይሰረዝና የሌሎቹ ብር ገቢ ይሆንልሃል ተመላሽ ማለት ነው።
እሺ እሺ፣ እሺ።
ሌላ አለ?
እናመሰግናለን። ኧረ የለም እሺ እኔም አመሰግናለሁ። መልካም ቀን።